ሰላም ጤና ይስጥልኝ። ሽፕ ባኮም እንዴት ነው? ሄሎ ሄሎ ሄሎ
ሄሎ ሄሎ ሄሎ ሰላም ጤና ይስጥልን።
አ፣ ጤና ይስጥልኝ። ሰላም ናችሁ?
ሰላም አብሮች ልልናለን።
አይ ቢሮአችሁ የት አካባቢ ነው? የሆነ ፒክአፕ መኪና ነበረና እሺ ከእናንተ ጋር እኔ አሁን እዚህ ቄራ አካባቢ ነው ያለሁት። ብዙ እሺ ቀደም አለ እዚህ አካባቢ እስከ ጎፋ መብራት ኃይል እዚህ ጀርመን እ፣ ዙሪያውን ማለት ነው እስከ ሜክሲኮ ድረስ ም- እንትን ማለት እንችላለን እና እም፣ እኛም እ፣ የራሳችን order ን እንትን ለማለት በተረፈ ደግሞ መኪናውን እ፣ ከእናንተ ጋር አብሮ ለመስራት የ- የእናንተን delivery ማለት ነው።
okay እንዴት በመ- ነው contact በመኪናዎቹ ቺፕ ላይ እንዲሰራ ፈልገው ነው።
አዎ
okay አሁን እ፣ ይመጣሉ ይዘው ይመጣሉ delivery ኣችንን እቃችንን ይዘው ይዘው ሲመጡ እሺ
እንደዛው የሌሎችንም እ፣ እንትን ለማድረግ
okay ሙሉ ነው ኮንትራት የምትወስዱት ወይስ እ፣ እኛ ጋር ሆኖ ነው እንትን እሱን እኔ ሳልሆን ስልኮትን ልቀበሎትና ያናግሮታል አስተላልፍሎታለሁ።
እሺ እሺ ዜሮ ዘጠኝ ይንገሩ ቁጥሮትን ዜሮ አራት ዜሮ ዘጠኝ ዜሮ አራት ዜሮ ሶስት እሺ
አስራ አራት አስራ አራት ሰባ ሰባት ነው ያለው አስራ አራት አስራ አራት
ዜሮ ዘጠኝ ዜሮ አራት ዜሮ ሶስት አስራ አራት አስራ አራት አዎ ስም በቃሉ አለበት?
ወርቅነህ። በቃሉ ወርቅነህ
እሺ እደውል ይደወልሎታል። እኔ አስተላልፍሎታለሁ እንደዚህ እንደዚህ ፈልገዋል ብዬ አስተላልፋለሁ። እኔ እነሱ ደግሞ ደውለው ያለውን መረጃ የሚፈልጉትን ይጠይቀውታል፣ ይመልሳሉ።
እሺ እሺ አመሰግናለሁ በጣም እሺ መልካም ቀን።
ታንኪ እሺ